ጤና ይስጥልኝ ሰናይ ክሊኒክ ጤና ይስጥልኝ አለን። ከ ArifPay ነው የምደውለው ኢክራም እባላለሁ። በአሪፍ POS machine ምንም አይነት transaction እያሳየን አይደለም። ከ POS machine ኑ ጋር በተያያዘ ያጋጠማችሁ ችግር አለ?
አረ ችግር የለም። ባለፈው እኮ ነግሬሻለሁ። ችግር የለውም። ያው ስላልተጠቀምንበት ብዙ ምን የለም።
ማ- ማ- ማለት ከስተመሮች ምን አለኝ
የሚመጣውን ፖስት ንግድ ባንክ እና አቢሲኒያን ሌላም ሲመጣ በእነሱ ነው የምንሰራው። እነሱ የእነሱ ቢሲል ነው ወደ እኛ የምንሄደው።
ኦኬ ያው እንደዚህ ከስተመሮች የማያውቁት ምናምን ከሆነ ሪኮመንድ አድርጓቸው አሪፍ ፖስት ማሽንን ተጠቀሙ እና እያላችሁ ሪኮመንድ አድርጓቸው ምንም ችግር ከሌለ እሺ ማንኛውም አይነት ችግር ካጋጠማችሁ ዘጠና ዘጠና አምስት ላይ ደውላችሁ እርዳታ ማግኘት ትችላላችሁ መልካም ቀን